ሄሎ ቢርሳቤ ነኝ።
ቤርሳቤ የድራይቨር ወርደር ነበር አስወጭ ነኝ።
ስንት ነው ኦርደር ነበሩ?
እሺ አርባ ስምንት አስራ ስድስት አርባ ስምንት አስራ ስድስት ማነው ስምህ?
ናትኔል እሺ ተጽፎበታል አይደል? አሳይን ተብሎ አስኪን ተብሎ ተጽፎበት በቃ እሺ ያውጣልሃል።
እሺ
አላየሁላት የማልክ ማ ልጅ አለም ቀልድ